Hello ጤና ይስጥልኝ። ሄሎ
ነው ወይ እናት ይሰማች?
ይሰማኛል? ሄሎ
ሄሎ
ይሰማል?
ይሰማል? እሺ ሰላም ነው?
አዎ ምን ይመስላል? እግዚአብሔር ይመስገን።
እግዚአብሔር ይመስገን እናቴ። የስራ ማስታወቂያ አይቼ ነበርና እሱን ለማጠየቅ ነበር የደወልኩኝ።
እሺ የት ነበር ያዩት ማስታወቂያውን?
ቲክቶክ ላይ የኮሜዲያን ዩቲዩብ ላይ ቪዲዮውን ገብተሽ ይሁና መጀመሪያ ዶን ዩቲዩብ ላይ እዛ ከቪዲዮ ስር ደግሞ ካየሽ በኋላ link ታገኛለሽ። ገበያ በዛ ግቢና ተመዝገቢ።
ምን አልሽኝ እናቴ? ይቅርታ ጋር አይሰማኝም።
አይሰማም?
አዎ ከቪ- ከዩቲዩብ ቪዲዮውን ይኸው ሙሉ ቪዲዮ ስለተለቀቀ በመጀመሪያ ዩቲዩብ ላይ ነው።
አዎ ከዛ ስር መመዝገቢያ link አለ online apply ማድረጊያ።
እሺ
እሺ ስለዚህ እዛ ገብተሽ ተመዝገቢ፣ ቪዲዮውን ካየሽ በኋላ ማለት ነው።
እሺ እሺ እናቴ
እሺ መልካም አመሰግናለሁ። እሺ